ጤና ይስጥልኝ ጌቴ ከመረጃ ማዕከል
hello hello ጤና ይስጥልኝ
ከ ከኤርፖርት ናቸው?
ኤርፖርት አይደለም በረራ መረጃ ማዕከል ነው
አዎ ትኬት የሚቆረጥበት ነው።
አዎ ነው
አዎ እሱን ለማወቅ ነበር። ስልክ ቁጥራችን by the way ከ ከእንትና ጋር ነው ያገኘሁት
እሺ ከእሸቱ ጋር።
እሺ ምን እንርዶት
አረ እኔ አሁን እኔ ማወቅ ፈልጌ ነው ምን ምን እንደምሰሩ።
ትኬት እንሸጣለን book እናደርግሎታለን የህክምና አገልግሎት የሚፈልጉ ከሆነ በረራ ላይ እሱ እናመቻችሎታለን
እስኪ አንዴ መልሰህ ትደውልልኛለህ? የኔ ብዙም የአስር ብር ስለሆነ ካርዱ እንዳያልቅብኝ።
እሺ
እሺ